አቤት ሰላም ነው እግዚአብሔር ይመስገን።
እግዚአብሔር ይመስገን። ምን ልርዳዎት?
አዎ እንትን ነበር ባለፈው ሀያ አንድ ብር transfer አድርጌ ነበር ወደ
deposit ብሩ ነው አልገባም እስካሁን ወደ ቴል አልገባም።
deposit ነው
ስልክ ይህን ስልክ ነው deposit ነው ያደረጉት።
አይ transfer አርባ አንድ ወጪ?
ሺህ ትራንስፈር ትራንስፈር እሺ፣ ወደ ምን ባንክ